Hello እንዴት ነሽ?
እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
በ password ለመቀየር forget አድርጌ እምቢ አለኝ። አይ- አይቀይርም እንዴ?
አ፣ ለመቀየር ፈልገህ ነው?
አዎ።
አ፣ ልክ ዘጠኝ ብለህ ጀምርና ስልክህን እም፣ ከዛ forget password የምትላለች እሷን ንካትና SMS ይላክልሃል። እሺ
ምን አደርጋለሁ እዛ ላይ?
መጀመሪያ ዘጠኝ ብለህ አስገባ ስልክህን።
እሺ፣ ከዛ forget password የምትል አለች ከታች እሺ።
እሷን ስትነካት SMS ይላክልሃል። message ማለት ነው password።
አዎ፣ message ውጥ ጊዜ መጣ። ያ message ያ message ለማስገባው አዎ message ኧን copy paste አድርጋ አስገባት። እሺ አትጻፈው። ኮፒ አድርጋትና paste አድርገው። እሺ እም።
እሺ